Nową Polajką. No i tam. ሄሎ
ሄሎ ሄሎ ወይ ወይ ወይ ናሆም እንዴት ነህ? ሰላም ነው?
አለሁ አለሁ።
አሁን መጥቷል። አክሴፕት በለኝ ግን ኢንተርኔትን ግን አዎ፣ ባላንስ ብዬ- አድርገው ፕሊዝ።
እሺ ኢንተርኔት እየጠፋ
የተቆራረጠ ነው። ምንድን ነው የሚጫንበት?
ይሄ የኬኖ game መጀመሪያ ተጭኖ ነበር እና Okay ቪቮክስ ማታ- የሚጫንበት ነው።
አ ማታ ተጭኖ ነበር እና አሁን ማታ- አልተጫነም።
የት አለ? ማታ ተጭኖ ነበር።
አ Okay፣ በቃ ጭንልሃለሁ። ይሻላል።
እሺ